ጤና ይስጥልኝ ቃል ኪዳን ትምህርት ቤት ምን ልርዳው?
አብሮ ስለ ቲኬቱን እንትኑን ለማስለቀቅ ፈልጌ ነው።
የኢንተርኔት ቤት ነው።
አዎ እሺ አሻር ኮዱን ንገሩኝ።
አንድ ዜሮ ዜሮ አንድ ዜሮ ዜሮ
ሰማንያ ዘጠኝ እሺ
ዘጠኝ አርባ ስድስት
hello።
አቤት እሺ የዛሬ ጨዋታዎች ናቸው እኮ እ እ?
የዛሬ ጨዋታዎች ናቸው ገና አልተካሄዱም እኮ።
አሀ ሁሉም እንደዛ ነው እንዴ? እሺ አዎ፣ አንድ እሺ አንዱ አለ ቆይ አንዱ ልስጥሽ እሺ እሺ